ይበርዳል ግን።
ሄሎ ሄሎ አቤት።
እ ከችፕችፕ ደወልኩሎት እሺ እሺ።
እ አሁን አውርቻቸው ነበርና እም፣ እ ያው warehouse ያለው ተመሳሳይ ነው ዛሬ ከተላከል ጋር።
እም።
ስለዚህ ተመላሽ እናድርግ ብሩን።
እም፣ ማለት እ፣ መቀየር የምችሉት ነገር አይደለም ማለት ያው ቢቀየርም ይሄው ራሱ ነው የሚመጣው ተመሳሳይ ነው።
አይደለ?
grade C እንደዚህ ስለሆነ
ምኑ ነው ግን እንደዚህ ሆኖ
ያው በደረጃ አይደለ ለዛ ነው።
እኮ ደረጃ ነው። እሱማ ደረጃ እንደሆነ እኮ እናውቃለን። ደረጃ C ን እኮ አዲስ አይደለም ለእኔ አሁን አራተኛ ጊዜ ነው ሳዝከና እንደ አዎ ልክ ነው።
ግን እ፣ ይሄ አይደል ደረጃው ሳይሆን ምናልባት አገባባችሁ ከሆነ ነው እንጂ ደረጃማ ከዚህ በፊት እኮ የነበረውን ደረጃ አውቀዋለሁኝ እኔ ደረጃ አዎ፣ C ን ልክ አውቀዋለሁ።
ነው። ታው ይሄ order ያደረጉትንም እያየሁኝ ነበር፣ ግን አሁን ላይ ያው ያለው ይሄ ነው።
ቀስቲ ልመካከርና ጓደኞች ጋር በቃ መልሼ ልደውልልሽ።
እሺ እሺ እሺ፣ መልካም እሺ።